አሎ ጤና ይስጥልኝ ቤተሰቤት
አዎ ቅድም ደወልኩ ሰው ይጠብቃል እ ምን ነበር
አዎ በአዲስ ልደት እናት ሶስት መቶ ፈለግ በእናት ሶስት መቶ አዎ ዲፖዚት
አዎ በውስጥ አዎ እሱ ስልክ ማ አሁን- ዊዝድሮ ነው ዲፖዚት እ
ዊዝድሮ ነው ዲፖዚት ነው
ልብስ ነው ዊዝድሮ ወደ የት
ልብስ ቤት ወደ ቤት ቤት እያስገባ አዎ እሺ ዲፖዚት ነው እሱ በዚህ ቁጥር ነው አዎ በእናት እሺ አንድ ጠብቅኝ
አሁን ይጠብቃል ሰውዬ ሌላ ስልክ ተሰለ ይጠብቃል እሺ አሁን ቼክ እያረኩ ነው ጠብቀኝ
ተሰለ ይልሽ መስመር ላይ ጠብቀኝ እሺ
የመቼ ነው ሄሎ ሀሎ የመቼ የመቼ ነው
አንድ ሳምንት በእናት ደወልኩ ደወልኩ አታሳስ ሶሪ ኤግዛክት ቀኑን ንገረኝ
እ ኤግዛክት ቀኑ መቼ ነው
እ አረብ ጅምዓ ጅምዓ አረብ
እሺ በሳምንት አርብ አዎ ሸይ ጋር ጊያ በእናት ሶስት ቀን ነው ወይስ ታዲያ እንዴት ነው? ሶስት አራት ቀን
ከአራት ቀን
እሺ ስንት ብር ነበር? አራ- አራት መቶ ሶስት መቶ
አዎ አዎ እንዲህ ነው ይሄ ደንበኛ ነው አዎ አዎ አየሁት። አንዴ
አዎ
sorry እሺ connection እንትን እያለ ስለሆነ
እ
እም፣ አየሁት እ፣ ገብቷል ነው የሚለው ሶስት መቶ ብር ሶስት መቶ ብር እንደገባ ነው የሚያሳየው።
እሺ አሁን
የመቼ እንደገባ ልንገርሽ የገባው የዝ- በሰባት ነው በሰባት ነው የገባው
እ የዛኔ ነው የገባው መቼ ወደ ቤት አሁን ቤት- አገ- አገባሁ አሁን ሳይሆን የዛኔ ገብቷል እ በጊዜው ገብቷል
በደንብ አልሰማም ምን ልምክል በጊዜው ገብቶልህ ነበረ deposit ያደረግከው ብር ገብቶ ነበር አዎ ገብቶ ነው የገባ ብር ነው የጠየቅኝ ሶስት መቶ ብር ገብቷል አዎ
መቼ ገባም ነው
ገብቶ ተጫውተህበታል እንደዛ ነው የሚያሳይ